አሉ ወይ ወይ
ሆቴል ደውለሽ ነበር?
አዎ። እና
ዛሬ ዛሬ ነው አይደለ? አልገባልኝም ያልሽው።
ዛሬ አልገባልኝም፣ ባለፈው አልገባልኝም። ዛሬ ሶስታውን አሸንፈሻል ብሎ አልገባልኝ፣ ባለፈው ሶስት ሁለት ምናምን አይገባልኝ ከሆነ በኋላ
እየገባል እኮ ነው። ትኬት ሳይሆን ያሸነፉት እርሱ አሁን ትኬት ሳይሆን አንቺ coin አንድ free coin ነው ያሸነፍሽው። ከዛ coin ኡን ወደ ትኬት እንቀይረዋለን እንጂ አንድ free coin ሶስት coin አሸነፍ።
Okay እንደዛ።
አዎ ከዛ እሺ ቢቀየር
እሺ ልቀይርላት።
አዎ ቀይሪልኝ እናቴ።
አለሁት እኮ በጣም ብዙ አሉት። አስራ ስምንት ትኬት አሉት ማለት ነው። አስራ አስራ coin አሉት።
አዎ ቀይሪልኝ። ሁሉም ሞክር።
እሺ እቀይርልዎታለሁ በቃ።
እሺ